hello hello
አቤት፣ ሰላም ነው? ሄላት ይሰማሃል?
አዎ፣ ይሰማኛል።
እንዴት አለን፣ ነህ?
እግዚአብሔር ይመስገን።
እ፣ እንትን ምንድን ነው ቆሎ አልሚ ቆሎ አዝዘን ተበላሸ ብለን ቅያሬ ጠይቀን ነበር
እሺ፣ እና ዛሬ መጣው ብሎ አሁን ስልኩን አያነሳልንም እ፣ ሹፌሩ
okay፣ እሺ። ማ- አዲስ ገበያ ነው፣ ሰላማዊት በሚል ነው።
አ ሰላማዊት አ፣
okay፣ አዎ። pro- product ቅያሪ ይመጣል ተብሎ ነበር ሶስት።
አ፣ አይ ቅድም ምንድን ነው መሰለህ እኔ የማርቆስ መጋዘን ነኝ እና ቆሎ ለ- በ group ስለሆነ የአንደኛዋ ነው የተበላሸው እና ሁሉንም መልስ ስንባል አንዷ አዲስ ገበያ ነች ወስጄ ሰጠኋት እሷ ጋር እንዲሄድ ማለት ተነጋግረን ነበር ደጋግመን ደወልነ ከዛ ቅድም እንደዛ ብዬ ስነግረው ወይ ነገ ይሁንልሽ ምናምን አለኝ። ለምን እኔ አዲሱ ገበያ ነኝ ብልህ አትመጣም ወይ ስለው አይ እሱማ እመጣለሁ አለኝ። ለምን ቆሎ ብዛ ስላለን ያ ምን ሊሰራ ምን ሊሰራ ይመጣል?
okay፣ አዎ። ስለዚህ አሁን እ፣ እርሶ ጋር ቆሎን አሁን አልመለሱም አስራ ማለት ሁለት መጨረሻው ዘጠና የሆነ number ደወለልኝ እና ከዛ አሁን እሷ ጋር እንድታገናኘው ስደውልለት አያነሳም ስልኩና maybe እንትን okay፣ እሺ። ቆሎን እርሶ እርሶ ጋር አልመለሱም ማለት ነው የሚመለሰው